ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best ምን ልርዳው?
አይ withdraw አድርጌ ነበር confirm ነው balance ዳር ነው በዚህ ስልክ ቁጥር ነው?
አይ ምን ዜሮ ዘጠኝ ስልሳ አምስት
እሺ አንዴ ቆይ
እዚህ ያለው ነው አይሻል
እሺ ስልሳ አምስት አርባ አራት እሺ
ስልሳ ስድስት አስራ አራት
ስንት ብር ነው?
አንዴ አስር ሺ አራት ሺ እና ሁለት ሺ እሺ አንዴ መስመር ላይ ጠብቁኝ።
እ? አንዴ ነገ ወደ- እንገዛላታል ማንም እ?
ወደ አንድ ሺ ሰላሳ አስራ ሁለት ሀምሳ ስድስት አርባ ሶስት ስምንት እ?
ልክ ነኝ?
አንድ ሺ- account ኡ ሰላሳ አንድ ሺ- አራት እ፣ ሰላሳ አስራ ሁለት እሺ አንድ ሺ ሰላሳ አስራ ሁለት አርባ ስድስት ሀምሳ ሶስት ስምንት ነው
ሀምሳ ስድስት አርባ ሶስት ስምንት ነው የሚለው እዚህ ሀምሳ ጋር ስድስት አርባ ሶስት ስምንት ነው ልክ አንድ ነው?
ሺ ሰላሳ አስራ ሁለት ሀምሳ ስድስት አርባ ሶስት ስምንት ነው እሺ።
ቆይ አንዴ ጠብቅ
ምን
አንዴ ጠብቅ እሺ አንዴ ይገባ አንድ ሺ ሰላሳ አስራ ሁለት ሀምሳ ስድስት አርባ ሶስት ስምንት ነው
ምን አሉኝ?
አንድ ሺ ሰላሳ አስራ ሁለት ሀምሳ ስድስት ቅርጽ እሺ አንድ ሺ ሰላሳ አስራ ሁለት ሀምሳ ስድስት አርባ ሶስት ስምንት ጋ ይሄ ግባና ከዛ
hello ወይ እሺ confirm ተደርጓል process ላይ ነው ይገባሉታል
እ confirm ተደርጎሎታል አይ፣ process አይ።
ላይ ነው እሺ መልካም አይ።
እሺ